አርባ አውርደው ያ ስልሳ ማለት ነው። ሄሎ ሄሎ ሶድ አቤት ወይራ ማን ነው ዞት የወጣው?
እ፣ ቆይ እሱ መኪና በእናትሽ ይህን ሳምንት መኪና በቃ ብልሽት ሽት እያለብን ኧረ አስቀልድ።
እውነት ያው መኪና ከ- እሺ ቆይ ከሰዓት መውጣቱ ይቀርም ግን ምንም እንትን አት- ተስፍ- ተስፋ አትስጫቸው። እኔ እደውልልሻለሁ ልክ መውጣት ሲጀምር።
እ፣ ታዲያ ምን ላርጋቸው ማለት አሁን እ፣ መልስ የሚፈልጉ አሉ።
እ፣ እኮ ቆይ መኪና እንትን ብሎብን ነው እናሳውቃችኋለን በያቸው።
በቃ እሺ።
እሺ፣ እሺ።